እርማት ምጽአተ ክረምት ውስጥ ሰለስት ወሚካኤል አሃዱ ቤት ነው ወይ ቤሎ ማነወቱ ከሚለው ላይ ምጽአተ ክረምት ውስጥ ሰለስት ወሚካኤል አሃዱ ቤት ነው ወይ ቤሎ ማነወቱ ከሚለው ላይ አብሆየ ገባሪሁ አንትሙ ወትውፅኡ ለምድር ስህተቱ አንትሙ ወትውፅኡ ለምድር ይህ ነው። ቀጥሎ አርያም ይገብሩ በዓለም ስሙ ያነ አስማት እምንቱ ከሚለው ላይ ያዕቆብ ወዮሐንስ ፍቁራን ክልኤቱ ነው። አሃው ሳይሆን ክልኤቱ ነው።